ያህል የዚህ ታገኛለህ እንትን ኪሎን ኬት አገኘሽው?
ሄላ hello
ወይዬ ወይኔ ምንድን ነው የደወልኩት? አዎ Excel Excel ይታየሽ?
ይታይሻል አዎ Excel አንቺ ጋ ይከፍታል?
መሰለኝ። እኔ እንጃ ቅድም ከፍቶ ነበር። አሁን ግን task create እያደረኩ ነው።
አዎ ምን መሰለሽ ትናንት order የተደረገ እንዳለ የለም ያስገባ ነው የለም ምናምን ኧረ እባክህ።
ከትላንትን ነው እመቤቴ ሁሉም PC ላይ
ሁሉም PC ላይ አዎ እስቲ ቆይ አሁን እያወራሁሽ ላየው ወይ እ፣ ደግሞ order ያልተደረገ አንድ አለው የማህሌት
ካሁን
እስካሁን አዎ
ኧረ በስመ አብ
እኔ ይመስለኛል ለምን?
ሲስተሙን ዋሴ እያስተካከለው ስለሆነ አጠፋፍቶት እየመሰለኝ ነው። እኔ ሳሚ እያስተካከለው ነው ወይ ስለው ይመስለኛል አለኝ።
እኔ ግን ይታያል። የህይወት ሁለት እቃ ትላንትና አይደለ አዎ እኔ
እ ሄላ ሄላ ሄላ